ባትሪ ያሳያል እንደሱ ያሳያል ሞተሩ ይሰማል። ሰባ ሁለት አስራ ሰባት ከቦሌ ወደ ሩዋንዳ ነው እና pin አልተደረገም። ቅድም ለማስታወቂያ ለበርሲ ብሩክ ነኝ።
ብሩክ ማ ብሩክ አለ
አለማየሁ ሰባ ሁለት አስራ ሰባት
አዎ ከቦሌ ወደ ሩዋንዳ ነው እና pin አልተደረገም።
ብሩክ አንድ ነጥብ አምስት ኪሎ ሜትር ነው ሰላሳ አምስት ብር ነው። ልክ ነው። እሺ አረ ስለሆነ ሩዋን- ነው pin ያልተደረገልህ።
ሩዋንዳ እኮ ነው ሩዋንዳ።
ገባኝ እኮ አንድ ነጥብ አምስት ኪሎ ሜትር ነው የሚመጣው። ስለዛ ልክ